ሄሎ
ሄሎ አቤት ሰላም ጤና ይስጥልኝ። እንዴት ዋልሽ? ሙሉ ብርሃን እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ከስቴም ነበር የምደውልልሽ።
እሺ እኔም ቤት የአምነንና ናታን weekend class ማለት ነው አስታወስሽው?
አዎ ነው ከዚህ በፊት robotics class ጨርሰዋል አይደለም?
አዎ ጨርሰዋል አሁን ደግሞ ወደ advanced class የሚቀጥል ፕሮግራም አለ። weekend class October five የሚጀምር አዎ።
የመቀጠል ፕላን ካላ summer የወሰዱትስ ደግሞ summer ደግሞ አንድ ወር ወሰዱ እኮ advance ኡ አይደል advance ነው የወሰዱት። advance ጨርሰዋል።
እም።
okay። ስለዚህ Python ማለት ነው Python ይኸውልሽ አንድ አመት summer summer እንትን ቅዳሜ ቅዳሜ ተማሩ ሮቦቲክስ ተማሩ። አዎ አዎ ከዛ ደግሞ አንድ ወር ደግሞ summer ተማሩ Python no ነው አይደለ?
Python Python አይደለም እኔ ሮቦቲክስ እንጃ መዝገቡ ሮቦቲክስ ላይ መዝገ- ይመስለኝ እኔ እንጃ መዝገቡን እዩ እስኪ ምን እንደወሰዱ እሺ ሮቦቲክስ ግን እንቀጥላለን አሁን እና ምንንም ይቀጥላሉ እነ ሄቨንም ቀጣዩን ይወስዳሉ okay። ስለዚህ ሄቨን October እና five ሄቨን።
ይጀምራል። ስለዚህ ከቆሙበት ነው የሚቀጥሉት አ- ማለት በቃ ሮቦቲክስ ከቆሙበት።
ከጨረሱ ከዛ ቀጣዩን ደግሞ እነ AI Raspberry Pi የሚባል አለ አዎ ወደ እነሱ ነው የሚሄዱት ማለት ነው advanced።
በቃ መዝገብ ላይ ያዣቸው አራቱም ይቀጥላሉ ስለዚህ placement ሊያዝልሽ አዎ register ታደርጊያለሽ አምስት መቶ ብር ወይስ just እንደዚህ ሊያዝልሽ እና ትደውይልናል?
እኔ ምን ጊዜም ደንበኛ ስለሆንኩኝ አይ no አርጊካል አውቃለሁኝ። አዎ ግን ጋሼ ባለፈው አናግረናቸው እ፣ ለአራ- አራት ልጅ ስታስገቢ የሶስት ልጅ ትከፍያለሽ ያን ልጅ አትከፊም ተብያለሁ okay። አሁን ላይ የወጣው curriculum ደግሞ ten percent discount five percent discount አለ ለ sibling
አዎ የዛን ጊዜም እንደዛ ነበረ እና እኔ አናግሬው በግል ምንድን ነው አራት ልጅ እያስተማርኩኝ ከ- ሲጀመር ም።
ጀምሮ አብሬ አቋቁሜ ምናምን ብዬው okay ሶስት ልጅ የሶስት ትከፍያለሽ የአንድ ልጅ አትከፊም ብሎኛል ልጆቹ ደግሞ ትምህርት ቤታችሁን ስም ያስጠሩ የተሸለሙ ናቸው የእናንተ እናንተ ጋር okay።
ስለዚህ ያላቸውን history check አድርጊና እሺ ችግር የለውም እኔ ችግር የለውም።
በማንኛውም ነገር ላይ አለሁኝ መዝግቢ እሺ ሙሉ ብርሃን እሺ thank you። እደውልልሻለሁ።
እሺ፣ መልካም ቀን።
እሺ፣ እሺ፣ ቻው